ሄሎ
አቤት
ሄሎ
ሰላም ነው። ሄሎ
ሄሎ
አይሰማ ሰላም ጤና ይስጥልን። ድምፆት አይሰማም። ይገባል።
አውሮ ይስጥልን። የሆነ ሲም ተዘግቶብኝ መደወል አልችልልኝ ብሎ ባናግረውት ፈልጌ ነው።
ዘጠኝ ዘጠና አራት ላይ ደውሎ ያሳውቁ። እዛ ላይ ነው ይህንን ማስተካከል የሚቻለው።
ዘጠኝ ዘጠና አራት እኮ አይሰራም እንደዚህ።
ይሄ እሱን አገልግሎት ይሄኛው መስጠት ስለማይችል ነው። ለዛ ነው።
አዎ፣ እንዴት እሺ